Hello ጤና ይስጥልኝ። ቃል ኪዳን ከቤት ቤት ምን ልርዳው?
ሰላም ነው።
ሰላም ልርዳው።
ገንዘብ withdraw አድርጌ ነበር።
የመቼ ነው?
አሁን withdraw አድርጌ ነበር ወደ ቴሌብር wallet ኤ እና አልገባልኝም ብሩ።
እሺ በስልክ ቁጥር ነው?
አዎ በዚህ ስልክ
ስንት ብር ነው?
ሁለት ሺ ሁለት ሺ አምስት መቶ እሺ አንድ መስመር ላይ ጠብቅ እ
ሁለቱም የተለያየ ቦታ ነው የገባው። አንዴ አይደለም ሁለት ሺ እና ሁለት ሺ አምስት መቶ አ- no አይደለም ሁለት ሺ አንዴ ከዛ አምስት መቶ
እሺ አንዴ መስመር ላይ ጠብቁኝ። ሄሎ
አቤት አቤት ይቅርታ፣ ትንሽ ሲስተም እያስቸገረኝ ነው። መልሼ ልደውልዎት?